હેલો નમસ્કાર.
બેનો સરાવના હેલો હેલો હેલો સામાન
બેનો સરાવના છું አለን እንዴት ነው?
አዎ ሬስት ቢዚ ፈልገ ነበር እኮ እኔ መዝገቢያ ብር እምቢ አለ እኮ
ኦኬ ዲፖዚት አዎ ቆርጦብህ አልገባላ ቤተቤት ላይ እንትን በል የተላከልህን ሜሴጅ አዎ አለ አይደል አዎ እሱን message screenshot አድርገህ በቴሌግራም ላክልን ሪፖርት እሺ።
እናደርገዋለን እሺ እሺ እሺ እሺ እሺ